እያናገኝ ነው። መቀጠል ስለሚያደርግ ሄሎ፣ አቤት ይቅርታ ከችፕችፕ ነበረ የምደውልዎት።
ወይ አቤት።
እ፣ አተር ጎድሎብኛል ብለውን ነበር ቅድም።
አዎ
አንድ ኪሎ ነው ያሉን።
አንድ ኪሎ የጎደለብን አ- እህ፣ እሺ፣ ለነገ እንዲመጣ አድርግሎት መቀበል ይችላሉ?
እንችላለን።
እሺ፣ የት ነው የሚመጣሉት? እዛው ጋር እጅ ከአዲስ ሆስፒታል። አዎ በቃ። እሺ፣ እሺ፣ መልካም። እሺ።
እሺ፣ እናመሰግናለን።